Hello. Hello.
Hello?
አቤት።
ሄሎ ተደውሎ ነበር እ?
እዚህ ውስጠኛ እስር ቤት ተደውሎ ነበር። ኦዳ ቫይታል ማኑፋክቸር ደውልኩልክ።
እ?
ምን አልከኝ?
በዚህ ስልክ ከኦዳ ቫይታል ማኑፋክቸር ነበር የደውልኩልክ። አይ በዚህ ስልክ አይደለም የደወልከው፣ አይ አልደወልኩም።
በዚህ ውስጠኛ እስር ቤት ስለ ሳይክል መጽሔት እ፣ እ፣ እንትን እ፣ ኤሌክትሪክ ሳይክል አልፈልግም።
ኦኬ።
ሳይክል አልፈልግም። ሳይክል አይሰማኝም?
ሳይክሉ በሁለቱም በፔዳልም እ?
አ ገብቶኛል። አዎ፣ አውቀዋለሁ ሌላው
አውቀዋለሁ፣ ገብቶኛል።
እሺ። ስለዚህ ዋጋውን የተፈለገው ዋጋውና ቦታው አዎ።
ዋጋውና ቦታው እሺ። አሁን already ጨርሰናል። እጃችን ላይ ያለውን አልቋል። ከሁለት ወር በኋላ ነው የሚመጣው። ቅድሚያና ክፍያ ነው የምከፍለው። አምስት ሺህ ብር ቅድሚያ ክፍያ ትከፍልና
አዎ፣ ሌላ ይሰማል።
አዎ፣ ይሰማል።
አምስት ሺህ ብር ቅድሚያ ትከፍላለህ። ከዛ እ፣ ዋጋው ደግሞ መቶ ሀያ ሺህ ነው ቫትን እ፣ ሳያጠቃልል ማለት ነው።
አዎ። ሳይክል normal ኡ ሳይክል ሌላ
ሳይክሉ
አዎ፣ በሁለቱም ነው የሚሰራው። በኤሌክትሪክ አዎ። ቪዲዮ አየህም ቲክቶክ ላይ አይቼዋለሁ። ከትልቆች እኮ አንዱ ነው ሌላ?
ዋጋው። ዋጋው ከፍ አለ በጣም።
ያ ከጥራቱ አንጻር ነው።
በቃ አይ እሺ።
ሄሎ እሺ፣ እሺ፣ በቃ ቦታው የት ነበር?
እሺ